ጤና ይስጥልኝ። በሽቤት ቤቴን የምንገዛው አብሮ ስጥልን። እስቲ ኮንፈርም ያልሆነ አለን እና ኮንፈርም አድርግልኝ።
በዚህ ስልክ ነው።
አዎ ስንት ብር ነበር?
አስር ሺህ እሺ፣ አንድ ደቂቃ። እሺ፣ ትክክል አድርገው።
እሺ እሺ
እሺ፣ አስር ሺህ ብር ነው ያሉ።
አዎ ወደ ቴሌብር account ሀያ ሰባት ዘጠና ሰባ አንድ ስልሳ ሁለት ነው።
አዎ እሺ፣ confirm አድርጌዋለሁ። ገብቶሎታል። check ያድርጉ።
እሺ እሺ አመሰግናለሁ።
ስለደወሉን። አመሰግናለን። መልካም ቀን።
እሺ